હેલો
હેલો આવીશ કોણ નો હા ખુલાસો
Laptop. ላፕቶፕ አይደለ ኮኮር ላፕቶፕ እሺ ከቢዩ ዴሊቨሪ ነው የምደውለው እሺ በኦርደር ነምበር ሰማንያ አራት አስራ ዘጠኝ ሰማንያት ኦርደር
እሺ
አውጥታችሁ ነበር አይደለ ኦርደር አዎ ኦርደር ወጥቷል ምን ነበር ያወጣችሁት ምን በምን
በኦርደር ነምበር ሰማንያ አራት አስራ ዘጠኝ ሰማንያ ዘጠኝ ስፔሻል ሽማ አውጥታችኋል አይደለ ዋጋው ስንት ነው ቺክን ሻወርማ ነው በሱ ወጣው አሽሮ ነው ድራይቨር ቀይ ወዞ ነው እሺ ድረሩ ቀይሮ ይዞ ወጥቶ ነው ስፔሻል ሽማማው ስንት ነው እሺ ስንት ስንት ነው ዋጋው?
ጋሌ ሁለት ስልሳ አምስት አዎ
ሁለት ስልሳ አምስት እሺ አመሰግናለሁ። አመሰግናለሁ። እሺ